ሄሎ
ሄሎ፣ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን። message ነው ደርሰውታ ምናምን እኮ ብሎኝ ነው እሺ፣ የ message ኡ ቴሌቪዥን game ነው።
እ?
game ያውቃሉ?
አዎ፣ አዎ።
game ኡ ነው በቃ ጥያቄና መልስና የእድል ጨዋታ አለው። hello
የዚያ ነው
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
እ
ሰባት ቁጥር ተጭነው አማርኛ ያርጉት።
ስንትን ሰባት ቁጥር አዎ
እሺ ሶስት ቁጥር ለመጫወት የሚል ምረጡና
እ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ
ጥያቄና መልስ በኮይን ኮይን ገዝተው ይጠቀማሉ።
እ የእድል ጨዋታ ደግሞ በስኬት
እሺ
እ